ሄሎ ሄሎ
ተመለስ ሄሎ
አስመለሰ ወይ ምንድን ነበር አባቴ?
እንትን ደርስበት እ፣ ምን ሆኖብህ ነው?
ስሜን መጣው ማለት ነው።
እ?
ውድድረው ውድድረው ቅድም ትንሽ ጠብቅ ያልኩት
ሳንቲም ፔ ነው አይደለ?
አ
እሺ ብዬ ይገባል አባቴ፣ ትንሽ ጠብቀው እሺ።
ጠብቀን ጠብቀን ጠብቀን አዎ ብዙ ትራንዛክሽን ስላለ ነው እ ብዙ ትራንዛክሽን ስላለ ነው እና ይገባል፣ ትንሽ ጠብቀው።
አብርና ሲስተሚራልና እኔ ደንበኛ ነኝ።
አዎ እሺ አባቴ፣ ያሳውቀናቸዋል እና መልስ እስኪሰጡን እየጠበቅን ነው። ይቅርታ በጣም እና ማታ ይመልሳል።
አዎ ይገባል፣ በራሱ ጊዜ ይገባል።
እሺ ጠብቃለሁ።
እሺ አባቴ፣ ስለደወልክ እናመሰግናለን።